Hello?
Hello, hello.
Hello?
ሄሎ እህቶች ግን አ- አዎ ቴዎችግ ነው።
ሰላም ናቸው ሰላም እንዴት ነው?
አለን ደህና እግዚአብሔር ይመስገን። ዛሬ ጫይቶች ይመጣሉ ብሎ ነበር ዶክተር አብደታ እሺ ስልክ ደግሞ ያሉት አንስደውልን እሺ፣ ስምህን ንገረኝ።
ይዞልኛል ይዛ ጸጋዬ አስፋው
ጸጋዬ ነው?
አዎ ጸጋዬ
ጸጋዬ አስፋው።
አዎ
እህ። አብደታ ነው እ- እዛ አካባቢ ያለው?
አብደታ አብደታ አብደታ
ስልክ ቁጥር ንገረኝ እስቲ
የኔ ላንተን። አዎ ዘጠኝ አስራ አንድ እህ፣ ሰባ ሶስት እህ።
አስራ ስድስት ስልሳ አራት
እሺ እ፣ እሱ ነበር ያሳወቀህ ትናንት ደውሎ ደውሎ?
አይ ሳስገባ ለሰኞ ማስገኘት ሁለት አንዱ ይመጣሉ ጠዋት ደውዬለት ሁለት ሰዓት እሺ።
ሲገቡ አሳውቅሃለሁ ብሎ በዛ መልሶ አልደወለኝም። አሁን ደጋግሜ ስደውል አይመልስም፣ ስልክ አነሳም።
አያነሳም።
መቼ እንደሚወጡ ለፈለገ ነው አንተ?
ዛሬ ወይ ነገ ተሁለት አንዱ ነው እኔ ዝግጁ ሲሆን እየጠበቅ ያለ እሺ እሱን check ላድርግልህና መቼ እንደሚወጡ እሱን አሳውቃለሁ።
እሺ መልሼ እደውልልሃለሁ። መልካም እሺ አባ፣ እሺ እሺ እሺ